Hello
ጤና ይስጥልኝ። በፍቃዱ
አቤት።
ደህና አደሩ?
እግዚአብሔር ይመስገን። ደህና አደርሽ?
አለን ይመስገን። ከዋሳ ነው የምደውለው።
ከየት?
ከዋሳ ዋሳ
ከዋልታ።
ከዋሳ የጥገና ማዕከል።
Okay። እሺ።
እሺ፣ ከዚህ በፊት ትናንትና ደውለውልን ነበረ ቲቪ ለማሰራት እና አዎ፣ አዎ፣ አዎ።
እ፣ ነገ ባለሙያ ልንልክ ነበረ። ይመቹታል? ቤት አሉ?
አይ አይመቸኝም፣ አይመቸኝም፣ ለመቼ? እሺ፣ ባለሙያ እንላክ።
አይመቸኝም። መልሼ እደውላለሁኝ።
እሺ፣ ትንሽ ለስራ ጉዳይ ይቻላል።
እወጣልል ነው። እሺ፣ እደውላለሁ፣ መልሼ እደውላለሁ።
እሺ፣ እሺ፣ ይቻላል። መልካም ቀን።
እሺ፣ ለእናንተም እሺ።